ጤና ይስጥልኝ ቢጃ ኢትዮጵያ ሮዳስ ነኝ ዋኮ ምን ልርዶት?
ሰላም ነው።
እግዚአብሔር ይመስገን።
መሲ ጃምባዎስ ጎሮ
እሺ ፍሪጅ ተበላሽቶባቸው ነው።
እሺ ቢጃ አይዲዮትን ይነግሩኛል?
እሺ የሊደር ኮድ ስድስት
እ አዲሱ ነው።
አይ የድሮ የድሮ
እሺ አዱም የፍ ሄሎ ሄሎ መስመር ላይ ያሉ
ቆላ
መስመር ላይ ያሉ አሪፍ ነው። አርባ ስድስት ሀያ ሰባት ሀያ አምስት እሺ አርባ ስድስት ሀያ ሰባት ሀያ አምስት
አምስት እሺ መስመር ላይ ይጠብቁኛል እፈልግሎት እሺ እሺ
መስመር ላይ ያሉ ደንበኛች አለሁ አዎ።
ይቅርታ ስላስጠበቅኩት የፈለግኩሎት ነው እሺ እሺ
ይቅርታ አንዴ ይደግሙልኛል አርባ ስድስት ሀያ ሰባት ሀያ አምስት ሀያ አምስት አዎ አርባ ስድስት ሀያ ሰባት ሀያ አምስት እሺ መሲ ጃምቦ ነው አዎ አዎ
እሺ እ የእርስዎ ስም ልቀበል ወይስ የደንበኛው አለ
አይ የኔ ነው ያልሽው፣ ፍሬዘር እሺ ፍሬዘር ግርማ አዎ አዎ
ስልክ ቁጥር ስ- የእነሱ አለ
እሺ የእሷን ልንገርሽ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት አስራ ሁለት ሀምሳ ስምንት ሰላሳ ሶስት
አይነት
ሄሎ መስመር ላይ ነኝ አዎ ዜሮ ዘጠኝ አስራ ሶስት አስራ ሁለት ሀምሳ ስምንት ሰላሳ ሶስት ዜሮ ዘጠኝ አስራ ሶስት አስራ ሁለት አስራ ሁለት
አስራ ሁለት ሀምሳ ስምንት ሀምሳ ስምንት ሰላሳ ሶስት ሰላሳ ሶስት እሺ ፍሪጁ ምንም አይሰራም አያቀዘቅዝም ነው አዎ አዎ
እሺ እ ጥያቄዎትን መዝግቤ ወደሚመለከተው አካል አስተላልፍሎታለሁ ሌላ የምረዱት ነገር አለ አይ የለም አመሰግናለሁ እሺ ለደወሉ አመሰግናለሁ ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ ላይ ያስቀምጡልኝ መልካም ቀን እሺ